ሄሎ ሄሎ ሰላም ጤና ይስጥልን። ኬብሮን ፎቶግራፊ።
አዎ አዎ ኬብሮን ነኝ።
እሺ ከዊ ፕላስ ሶሉሽን ነበር ምደውልልህ ኬብሮን።
ከማን?
ዊ ፕላስ
okay እሺ እ ድርጅታችን ዊ ፕላስ አንድ application ይዞ መጥቶ ነበርና በውስጡ ደግሞ አርባ አገልግሎት ሰጪ ድርጅቶች ይገኛሉ። እ ያው አ።
በዋነኝነት የታክሲ አገልግሎትና የ restaurant delivery አገልግሎት አለንና ከዛም ውስጥ አ አንዱ photography ነው።
okay እና እ አንደኛው photography እንደመሆኑ አንተም እንደ photographer እንደመሆንህ register አ እንድታደርግና ከ client ኦቹ ጋር ኦንላይን እንድትገናኝ እንዲሁም location ን set እንድታደርግ አድራሻህ እንድታስቀምጥ የሚረዳ እ አ application ነውና register እንድታደርግ ልንጋብዝህ ነበር።
okay እ እሺ መልሼ ልደውልሽ ወይም ወደዚህ ስልክ?
እ ትችላለህ። እኔ ጋርም ሌላዎቹም ጋር ቢገባ ችግር የለውም መልስ ይሰጡሃል።
እሺ እሺ እሺ እሺ thank you እሺ